ሄሎ አቤት ሰላም ነው ዳግም እንዴት ነህ? ሄሎ ወይ ይሰማኛል። ሰላም ዲቦራ ነው ነኝ ከቤስት ቤት ሰላም ነው አለሁ ደህና ነኝ። እንዴት ነሽ?
አለ አለ እንዴት ነው ስራ ሁሉ ሰላም?
ከአስራ ቦታ እሺ ምንድን ነበር ማጫወት የፈለከው ዳግም?
Keno እና እስቲ እሺ የትኛውን ነው የቀዩን Keno ነው
Red Keno ነው Red Keno እሺ ይቻላል ግን አሁን እስቲ shop እንዳለና እንደሌለ በ- በእንትን ስለሆነ በቤትማን ስለሆነ እሱ shop እንዳለና እንደሌለ ልጠይቅልህና ሄሎ ሄሎ ሄሎ